hello የኔ እመቤት እንዴት ዋልሽ? እግዚአብሔር ይመስገን። ድርጋቢያ ነው። ልታዘዝ ልታዘዝ? እኔ እመቤት እንትን ማስታወቂያ ሰምቼ ነበረ በቀላል የምን?
ብር እ?
ምን አሉ?
በቀላል ብር እ፣ ወደ ስራ እናስገባታለን የሚል ማስታወቂያ ሰምቼ ነበር።
ልክ ነሽ። እኛ የምንሰራው የተለያዩ አልባሳትን ከፋብሪካና ከ importer በማስመጣት
እም። የለም እ፣ እንሸጣለን። አባይ ቲቪ ላይ እንሸጣለን። እኛ አልባሳት
ሌላ የለም እቃ ወደ ስራ እናስገባውታለን የለም ቴሌቪዥን አከፋፋይ እንድትሆኑ አይ ቴሌቪዥን አከፋፋይ አይደለም። ምን መሰለሽ የቴሌቪዥን ባዛር ነው እኛ የጀመርነው።
የቴሌቪዥን ባዛር ነው አዎ ቴሌቪዥን ላይ የተለያዩ አልባሳትን በመሸጥ ያለው የሚመጣውን ትርፍ ደግሞ እኩል በጋራ ለማካፈል ነው።
እና ስራ ላይ የምንጀምረው ከአርባ ሺህ ብር ጀምሮ ነው።
አርባ ሺህ ብር ያለው አብሯችሁ share የሚያደርግ አዎ ከ- የእንትኑ አነስተኛ ዋጋው አርባ ሺህ ብር ነው።
እና እንትኑን እ፣ አብረን በጋራ እንካፈላለን ትምህርት አዎ ትርፉን ማለት ነው በየ